ሄሎ ጤና ይስጥልኝ ከቢጃይ ነበር ምደውልዎት ተቋረጠ።
አዎ እና እኛ ከቢጃይ እንደ- ተደውሎሎት ነበረ ደንበኛችን እ ተደውሎሎት ነበረ
ኧረ እኛ አልደ- አልተደወለም ደወለን የነበረው ኦቱ ጋዝ ጉዳይ ተደውሎ አላናገሮትም ማንም
እኔ እስካሁን አላናገርኩም።
እሺ፣ መግቢያ እናስተላልፍሎታለን በድጋሚ ደንበኛችን እንዲመጣልዎት እናደርጋለን እሺ እሺ ስለደወልን አመሰግናለን